hello hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ፍሊንትስቶን ነው መለዳት እ ይሄ ሶስት መቶ ሺህ የሚለው ላይ ትንሽ brief ታደርገኛለች። ሶስት መቶ ሺህ ብር ወይ የሚሉት ይገባ okay። ቅድሚያ ሶስት መቶ ሺህ ብር ከፍለው እ ክፍያ ደግሞ በአምስት ዓመት ጊዜ ከወለድ ነፃ ነው ለአፓርትመንት ቤቶች ማለት ነው።
okay። በምን ያህል ጊዜ ቤቱ ይገኛል?
ከሁለት እስከ ሶስት ዓመት ባለ ጊዜ ውስጥ በሁለት ዓመት የሚያልቃለ፣ በሶስት ዓመት የሚያልቃለ።
okay። total total amount ኡን ማወቅ ይቻላል? በሁለት ዓመት የሚያልቀውን ከ just range ኡን ልንገሮት ከሁለት ነጥብ ስምንት ጀምሮ አለ minimum ማለት ነው። ባለአንድ መኝታ ከሁለት ነጥብ ስምንት ጀምሮ አለ።
ባለ ሶስት ባለ ሶስት ባለ ሶስት range ኡን ነገር ባለ ሶስት ታሪያቸው አራት ነጥብ ሁለት ከአራት ነጥብ ሁለት ጀምሮ አዎ አለ።
minimum ኡ ማለት ነው።
okay።
ያው እሱን አሁን እንደየ site ኡ እንደሚመርጥ በ site- sorry ወሬ እ፣ ያደርጋል።
የት ነው site ኡ?
site ኦቻችን ወደ ቦሌ ሜክሲኮ፣ ሳርቤት፣ okay።
ቴኒቲ፣ ሀያት፣ ጣፎ፣ ሰሚት፣ ጀሞ፣ ትልልት እነዚህ ላይ ያለ
እሺ፣ እንዴት ነው ማየት የምችለው? የ- ወደ ቦሌ ወይም ሜክሲኮ ያለው ለመገናኛ ቅርብ የሆነ site ያለው ቦሌ ነው ነው ሴ አዎ ሲኤምሲም አለን ቦሌም ሜክሲኮም አለን። ወይ ወደ office መጥተው ሙሉ መረጃ ወስደው ከዛ ያስጎበኞታል የሽያጭ አማካሪ።
አከፋፈሉ የመጀመሪያውን ሶስት መቶ ሺህ ከፈል በስ- በምን ያህል ጊዜ መክፈል እጀምራለሁ? በአምስት ዓመት ውስጥ ከፈል ያው ይነጋገራሉ። እሱን እንደ አቅሞት ስለሚሆን በወርም ሊሆን ይችላል፣ በተርምም ሊሆን ይችላል። ተመካክረው ነው ኦኬ።
ከሽያጭ አማካሪ ጋር
በጣም ጥሩ። እሺ እሱ ደግሞ መቼ ይመችዎታል?
ላመቻች አይሻልም? ወጣ ገባ ስለማበዛ እሺ ደውዬ ያመቻቻል። ገዳሙ ብለሽ ያዥ።
እሺ በጣም እሺ፣ አመሰግናለሁ። እሺ፣ ኦኬ።